hello አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም ነው?
ከ- ከአዲስ Outfits ነው የደወልኩልሽ። ሱሪ order አድርገሽ ነበር?
order አድርጌያለሁ እንዴ?
አዎ ሱሪ order አድርገሽ ነበር እሺ አዲስ Outfits ላይ website ላይ እ፣ እና order ኡን ላስጀምርልሽ?
አይ አታስጀምሪው፣ አቋርጪው።
እሺ እሺ እሺ፣ እናመሰግናለን።
እሺ እኔም አመሰግናለሁ።